ሄሎ ሰላም ጤና ይስጥልን። ቺፕ ቺፕ ጤና ይስጥልኝ።
አውር ይስጥልን። ሰላም እ፣ ግሩፕ ግሬት አድርጌ ነበር እና እሺ፣ የማላውቀው ሰው ነው ኦርደር እያደረገ ያለው
ማያውቁት ሰው እየገባ ነው እርሶ ጉርብ እ፣
የስልክ ቁጥኝ ጋር እና ደግሞ በጣም ብዙ ስለሆነ ዜሮ ዘጠኝ አስራ አንድ
አስራ አንድ ስልሳ ሁለት
እሺ፣
አስራ ሰባት ሰላሳ አራት
አልማዝ በሚለው አዎ
ጥቅል ጎመን ነው። ምን ላይ ነው የገባው?
ሽንኩርት ሽንኩርት እኔ ላይ ሰማንያ ኪሎ ነው ያዘዘው
ኦኬ፣ አዎ።
እኔ አሁን አስር ላዝበት ነበረ አንድ ላይ ሆኜ ከሰው ጋር ነው እያልኩ ያለሁት
የስልክ ቁጥር ልስጦት የእሱ
እኔ አላውቀውም እኮ ምን ማድረግ እችላለሁ አንዴ ቅርብ ከሆነ እርሶ ጋር
እ? እ?
እንደዛ ከእርሶ አካባቢ ቅርብ የሆነ ሰው አንዳንዴ ዝም ብሎ ይ- እንደዚህ ያደርጋሉ ወይን ያደርጋሉ።
እህ።
ከዛ እርሶ ጋር ከሆነ አጋጣሚ ደውለው ይጠይቁት።
እኔ መቀበል ሰማንያ ኪሎ እ፣ መቀበል ባልፈልግስ ምንድን ነው የማደርገው እኛ እንመልሰዋለን፣ እንወስዳለን። እኛ ብሩ ለሱ ይመለስለታል።
okay አስር ኬጂ ደግሞ ፈልግ ነበር እኔ
መፍትሄ ፈጥቃ ልነጋገር እሺ አዎ፣ ንገሪኝ እሺ። ዜሮ ዘጠኝ አስራ ሁለት
ዘጠኝ አስራ ሁለት ሀያ አንድ
እሺ
ስልሳ ሶስት አርባ ዘጠኝ
ስልሳ ሶስት አርባ ዘጠኝ አዎ ደውለው ይጠይቁትና product ኡ እንደሚፈልገውና እሱ አካባቢ ከሆነ የሚርቅ ከሆነ በቃ product ኡን ይመልሱና refund ይደረግለት ለሱ።
okay መልካም ሌላም እንደዚሁ ጆች ላይም እንደዚሁ join አድርገውብኛል እዚህ ስልክ ላይ
እሱ የሚፈልጉት ነበረ ፕሮዳክቱ
ነው እኔ ሊጨምርበት ስገቡ እነሱ ገብተውበታል
አዎ እዮብና መባ የሚባሉ አሉ።
አዎ ሁለት- እዮብን እኔ አሁን አላውቀውም
ያው ሁለት ኪሎ ይዞ ገብቷል።
ሽሮ ሁለት የምትበላ ኪሎ ነበር ይሻ- የሚፈልጉት ይሻላል?
ከዛ በላይ?
እ እ ስንት ኪሎ ነበር እርሶ የሚፈልጉት?
እኔ አምስት ኪሎ
እዚህ ላይ እንኳን መጨመር አይቻልም። ሌላ group ነው እንዳልሽ አሁንም መምንትን ማለት ነው።
አላውቀውም።
አዎ
እሺ፣ መልካም መልካም ቀንሽ፣ እናመሰግናለን።